የት ነሽ ሳራ?
ወደ ላይ ወጥቼ ቶሎ ነይልኝ፣ ስኒ ከካፍቴሪያ አምጪልኝ።
እሺ ቶሎ በሩጫ ነይ።
የሉም እኮ ዘግተው እኮ ወጥተዋል። ግን አልዘጉም። አስቱ ብርክቲ ምን- በ- አዳም አሉ አሉ። እኔ ግን እነሱን አምጡልኝ ማለት ስለማልችል ነው።
አይ ሲወጡ ስላየኋቸው ብዬ ነው። እሺ ማንን አየሽ?
እነ አዳም
እርግጠኛ ነሽ?
አዎ ሲወጡ ነበር። አዳምን አይቻታለሁ ስትወጣ።
አንቺ ላይ ምን እያደረግሽ ነው?
እላይ ቢሮ አይደለሁም ኧረ እኔ ያለሁት እ ባንኩ አካባቢ ነኝ ያለሁት።